ሄሎ ጤና ይስጥልኝ አቶ የተባረክ ሙሉጌታ እሺ ከዊፕላስ ተባረክ ሶሉሽን ወንድ- ነው የደወልኩት።
እ? ምን አልሽ?
ስሞት ከ WePlus Solution ነው የደወልኩት።
እሺ
እሺ ድርጅታችን transportation አገልግሎት ሰጪ ነው እና ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ድርጅታችን ከእያንዳንዱ trip ላይ አስር percent ነው የሚቆርጠው ሲሆን ከዚህ አስር percent ላይ አራት percent ኡ ለአሽከርካሪዎች የምንቆጥብ ይሆናል። እናም ይህንን እሺ።
ያደረግንበት ዋና ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን ስላላሰብን እ፣ የሕክምና እንዲሁም የጡረታ ወደፊት የላቸውም እና ይህን አዎ።
እነዚህ ክፍተት ታሳቢ አድርገን አሽከርካሪዎች በጋራ የሚቆጥቡበትን ነው ስርዓት ይዘን የመጣነው።
ጥሩ ይህንን ሀሳብና ከወደዱት የወደ- ወደውታል
አ እንዴት አያችሁት? እሺ እ፣ ጥሩ ነው ብለው ካሰቡ Play Store እና App Store ላይ WePlus Solution Provider የሚል application አለ። እሱን አውርደው ም፣ መመዝገብ ይችላሉ።
ጥሩ እሺ።
እሺ ከኛ ጋር አንድ ማይል saving ም investment ም ነው። እንዲሁም እ፣ በምልክሎት እ፣ ስልክ ቁጥር ጥያቄ፣ አስተያየት ካሉት እና ስለ application ኑ ያልገቡት ነገር ካለ መጠየቅ ይችላሉ።
እሺ እሺ እሺ አመሰግናለሁ። መልካም ቀን።